ሄሎ
ሄሎ ዋሽንግተን የህክምና ማዕከል ምን ልርዳዎት?
እንትን ትላንትና ወደ
ይቅርታ ምናሉኝ?
ሰላም እንዴት ነሽ?
እኔ ህክምና ማዕከል MRI አሰርተን ነበረ እ፣ ትላንትና እና result ኡን በቴሌግራም ልክላችኋለን ብለሽ አላክሽልንም።
እ፣ ከኔ ጋር ሳይሆን communicate ያደረጉት MRI ክፍል ካሉት ሰው ጋር ነው። ስልክ ቁጥር ልስጦት የ MRI ክፍል በቴሌግራም ስማቸውን አድ ያደርጓቸው እና በቴሌግራም ስማቸውን ጽፎ result ብለው ቢልኩላቸው አይተው ይልኩላቸዋል።
እሺ ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ በትክክል በዛ add ያድርጓቸውና ቴሌግራም ላይ result ብለው ሙሉ ስማቸውን ጽፎ ይላኩላቸው።
እሺ እሺ thank you።
እሺ ምንም አይደለም። ሌላው ዋሽንግተን የህክምና ማዕከል